ሄሎ
ሄሎ፣ አቤት፣ ጤና ይስጥልኝ።
አቤት፣ ሄሎ፣
ሰማንያ ሰላሳ አራት ማስታወቂያ አይቼ ነው።
እሺ፣ ምን
መኪኖች አላችሁ? መኪና ለመግዛት ፈልጌ ነው።
አለ?
ምን ምንድን ናቸው?
ምን ምን መኪና ነው የተገዛችው?
እ?
እ ምን አሉ?
መኪኖች ለ- መኪኖች አላችሁ ወይ?
አዎ አለን። ምን አይነት መኪና ነው የፈለጉት?
ግሎሪ ወይም እ፣ ኬሪ እነዚህ ለታክሲ የሚሆኑ
ለራይድ የሚሆኑ ነው የሚፈልጉት?
አዎ፣ ራይድ የለት ቢሆን ደስ ይለኛል።
ኮሮላ compact አይሆኑትም? ቪትስ
አይ እነዚህን ፈ- family ዎቹን ፈልጌ ነው እኔ ኮሮላ family ስ
እ እ ኮሮላ family
አይ ግሎሪ ወይም ኬሪ ቢሆን በጣም እ፣ ይመ- እመርጣለሁኝ ብዬ ነው። እነዚህ እሺ።
ናቸው።
እንደዛ ከሆነ ይሄ ነው አይደል ቁጥሮት? ዜሮ አራት መጨረሻ።
አዎ፣ እሺ ልደውልሎት እንትን ብዬ እሺ